hello ጤና ይስጥልኝ። ትላንት ከትላንት ወደ ደውያለሁ። ዛሬ ሶስተኛ ቀኔ ነው። በቴሌ ብር withdraw ተደርጎ እናንተ ጋር balance ዲን ነው የሚለው ብላችኋል። እኔ ጋር አልገባም ብሩ። ቴሌም ጠየኳቸው አልገባም። ምንድነው ማድረገው?
ስልክህን ንገረኝ።
አስራ አምስት አስራ አምስት አስራ አምስት አስራ አምስት ሰባ ስምንት ስልሳ አንድ ሰባት ምን ስልሳ አንድ ሺህ አንድ ስንት ብር ነው?
አንድ ሺህ ብር
ከትናንትና ወዲያ ነው ያደረግከው?
እ እ ከትናንትና ወዲያ ነው ያደረግከው?
ከትላንት ወዲያ ያው ማታ
እሺ hello አቤት እ የገባበት ቁጥር ልክ ነህ? ልንገርህ ዜሮ ዘጠኝ ሰላሳ ሁለት ሀያ ዘጠኝ ዜሮ ዘጠኝ ሰላሳ ሁለት ዘጠና አንድ ሀያ ሶስት ዘጠና ስምንት አዎ በዚህ ስልክ ማለት ነው
እሺ እዚህ ላይ ገብቷል ነው የሚለን። እሺ ለአለቃችን እናሳውቀውና እደውልልሃለሁ።
አይ ሶስተኛ ቀን ነው እናቴ በእናትሽ አሁን እኔ ምን አደርጋለሁ ቴሌን ጠየኳቸው deposit ያደረኩትና ከሌላ ሰው የተላከልኝ ነው የሚነግረኝ ሌላ የገባልን ነገር ብሩም አልገባም ሲጀመር ሲሙ እኔ ጋ ነው ያለው እሺ ሳንቲሞች ጋር ደውለህላቸው ነበረ? በሳንቲም ሳንቲም?
ነው አይደል ያደረግከው?
አዎ በሳንቲም አዎ ሳንቲሞችን ጠይቃሃቸው ነበረ?
ሳንቲሞችን አናግራቸዋለሁ እነሱም ጋር ተልኳል ነው የሚሉት እሺ ማን ነው ጠይቀው እሺ እ ስልክን በዚህ ስልክ ልደውልልህ አለቀኝ በዚህ- ተናግረውና አዎ በዚህ ስልክ ደውል አሳውቅሃለሁ።
እና አትርሻ ባሽ አልረሳም እሺ እሺ